አሁን አያይሽለት አያይሽለት Hello አቤት።
ሰላም እናት አልሐምዱሊላህ እንዴት ነሽ?
አለን ባለቤት ነሽ ተወካይ ባለቤት ነኝ።
እሺ እ በስምሽ ነው
አዎ
እ አዎ፣ በስሜ ነው።
እሺ እ ፎርሙን የሰጠንሽ መረካከቢያ ፎርም አለ አይደለ አዎ መረካከቢያ ፎርሙን መታወቂያሽን ኮፒ ንግድ ፍቃድ ኮፒ አድርገሽ ይዘሽልን ነይ እሺ
ይዤ ልምጣ። ደርሷል እ ደርስ ደርሷል። ጨርሳችኋል?
አዎ አልቋል መተሽ መውሰድ ትችያለሽ
እሺ እሺ። እናቴ እሺ።
ከዛ ቤት እ፣ እ?
Okay በቃ እመጣለሁ። እሺ ፎርሙን ወይ።
እንዳትረሹ እሺ original የሰጠንሽን መረካከቢያ ፎርም እሺ፣ እና ንግድ ፍቃድሽን እና መታወቂያሽን ይዘሽልን ነይ
እሺ እሺ
እሺ። አመሰግናለሁ። ያው ዛሬ በዓል በዓል ነው እንግዲህ እ ያው ከበዓል ማግስት ልትመጪ ማለት ነው አዎ ምክንያቱም ዛሬ አሁን እኮ እኔ በጣም ከዛ በፊት ነበር ያሰብኩት ስልካችሁን አጥቼ እህ እዛ ትዝ ሲለኝ ደረሰኙ ላይ እ፣ እንትን እ፣ አገኘሁት።
እህ
ከዛ በኋላ ከዛ አይቼ ነው የደወልኩት። ያው ዛሬ እሺ።
አሁን የበዓሏ ዜማ ነው እንግዲህ ኢንሻአላህ በዓል ብር ነው እሺ እንዳለፈ ሁለት ሺህ እመጣለሁ።
አምስት መቶ ስድስት ብር ሰኞ እመጣለሁ ማማዬ።
እ
ከበዓል በቀጣይ እመጣለሁ።
በቃ እሺ እሺ ቻው መልካም በዓል አመሰግናለሁ።
አሚን እሺ አመሰግናለሁ።